ሌላ ጤና ይስጥልኝ። ቴንክ ዩ ሌላ ጤና ሄሎ ይስጥልኝ። አቤት ዶንት ኪዩብ ሄሎ፣ ሰላም ነው?
እግዚአብሔር ይመስገን። ዶንት ኪዩብ ነው የደወሉት።
አዎ አውቄያለሁ። ወጌሻ ዩቲዩብ ስለ ለመማር ፈጌ ነበር።
በጣም ጥሩ ይቻላል። አራተኛ ዙር ምዝገባ ላይ ነን።
እኮ ቢሮአችሁ የት አካባቢ ነው? እና ስሜ ሚካኤል ከተማ
እም? እም?
ሚካኤል ከተማ እባላለሁ።
እሺ ሚካኤል ከተማ ስልኮትን
አይ አይደለም፣ information ም ፈልጌ ነው በዛው። ሌላም የሚመዘገብ ሰው ስላለ አጣራ ተብዬ ነው። የክፍያው ነገርና የት አካባቢ ነው office አችሁ?
Class የሚሰጠው አያት አካባቢ ተስሚ ሞል ላይ ነው። ክፍያ እስከ የካቲት 25 ወይም ደግሞ ዛሬ እና ነገ ልዩ ቅናሽ አድርገናል 34 percent ለሶስት ወር አጠቃላይ ክፍያ 10 ሺህ ብር ነው። ከየካቲት 25 በኋላ አጠቃላይ ክፍያ 15 ሺህ ብር ነው። ለሶስት ወር ነው class ኡ የሚሰጠው ሰኞ፣ ሮብ፣ ዓርብ ወይም ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ
እሺ፣ አመሰግናለሁ። መልሼ ስልኮትን እደውልላችኋለሁ።
ይስጡኝና ስልኮትን ይስጡኝና ለመማር ሲወስኑ በምክሎት account ይከፍላሉ። ምንም ችግር የለውም።
ይኸው በዚህ ስልክ ቁጥር እሺ ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ስድስት
ዜሮ ዘጠኝ ዜሮ ስድስት ዜሮ ስድስት ሰማንያ አራት
ሰማንያ አራት ስልሳ
ስልሳ
አዎ እሺ፣ አመሰግናለሁ።